በማንጣቴ እናንተ ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
ለምንድን ነው ለምንድን ነው እናንተ አንድ ጥቂት አንድ ቀይ ከበራ በዛው ዝም የምትሉት? ለምን አታሳጥሉልንም? ሲስተሙ ምን ሆኖብህ ነው?
አንድ team ብቻ ተጫውቶ ቀይ ሆነ። ከዛ በኋላ ቀይ ብቻ በራና በዛው ጭጫ አለ።
እስቲ cashier ኮዱን ንገረኝ።
ምን ሁሌ ካሸኮተን አድረን እንችላለን እንደ እኛ መደወል እኮ ደከመን እኮ።
አባ ይኸውልህ የሚበራው እኛ ጋር ደውለክ ነው። ለዛ ነው ለ- ለምን ከዚህ በፊት እኮ እንደዚህ አልነበረም።
ይሄ አንተ ላይ ብቻ የሆነ ሳይሆን ሁሉም ፕሮቫይደሮች እንደዛ ያደረጉት ነገር ነው። እኛ አይደለንም። እሺ ገብቶኛል እኮ ግን ለምን አታስተካክሉም ነው የኔ ጥያቄ።
እኮ ተነግሯቸዋል፣ ግን እ- ጊዜ ይወስዳል ስላሉ ነው። መታገስ ነው። እሺ እ፣ በቃ እሺ ካሸኮዱ ልንገርሻ እሺ ንገረኝ።
አንድ አንድ እህ
ዘጠኝ ዜሮ እህ
ሀምሳ ስድስት እህ
ስልሳ ሶስት አፍጥኝሽ
በርቶልሃል። ይኸው አሁን አብርቼልሃለሁ ያው
እሺ ይብራልሽ አንቺ